ጤና ይስጥልኝ አሪፍ ነኝ ማለት ነው። የባኮ ልርዳዎች።
ቦት ማሽን አልሰራ ብሎን ነበር አኗር ምግብ ቤት።
እሺ ምን አይነት ምልክት ነው የሚያሳያችሁ?
ከዳውንት ምናምን ነው የሚለው።
አኪ ዳውንሎድ። እሺ አሁን ላይ ሲስተም ላይ ከቴሌብር ሳይድ ቴሌብሩ ሳይድ ያጋጠመ ችግር ስለነበረ ለተወሰነ ደቂቃ እየሰራ አይደለም ነው ፊክስ እየተደረገ ስለሆነ
ትናንትም ሙሉ ቀን አልሰራም። ዛሬም ያው አይሰራም።
እሺ አሁን የኛ ባለሙያዎች ሊያስተካክሉ ስለሄዱ የተወሰነ ይታገሱን፣ ይስተካከላል። ከቴሌብር portal ላይ የነበረ ችግር ስላለ ነው።
ቆይ ሰራም ነው በሁሉም ነው።
አዎ ማለት ይሄ የ download ኡ specifically እየሰራ አይደለም። አሁን ግን ባለሙያዎች እያስተካከሉ ስለሆነ ትንሽ ይታገሱን። መልካም ቀን ይሁንልዎት።